ትከሻ ለመኖር አልሻ ልስራዬ ቀን ስራ ልቆፍር ልሸከም ገበሬም ልሁነ ወታደር አገልግል ባስፈላጊው መንገድ ኑሮዬን ላሻሽል መቺኔ ትርፍ ፈለግኩ ተርፎኝማ ኖረ ለላቤ ዋጋ ነው የምከራከረው የልፋቴን ዋጋ በትክክል ላገኝ